ጤና ይስጥልኝ ተድላ አምቡላንስ ጤና ይስጥልኝ ተድላ አምቡላንስ የአምቡላንስ አገልግሎት ጤና ይስጥልኝ ተድላ አምቡላንስ ጤና ይስጥልኝ ተድላ አምቡላንስ የአምቡላንስ አገልግሎት ሄሎ ሄሎ Hello? Hello?
ሄሎ Hello?
ተድላ አምቡላንስ የአምቡላንስ አገልግሎት ነው የደወሉት
Where are the ተሳስተዋል ወንድሜ
bars of that?
ሄሎ
Hello?
ሄሎ
Hello?
ተሳስተሃል እሺ የኔ ወንድም ተሳስተ ነው የደወልከው የኤልሳ ስልክ ነው ጠብታ ተድላ አምቡላንስ ይባላል
Oh, I can't tell you.